ጤና ይስጥልኝ ኤክስፒሪየንስ ሰላም ነኝ። ዋቆ የምንለርደው
ደጋግመ ደውያለሁ እና ስክሪንሻት ላክ ብዬ ብር እሱ እንዲመለስ ይፈልግ ነበር። ወርተ ላክ ብዬ ላኩ አባይ ሐለፍ ማሰፋ
ደንበኛችን በእኛ በኩል እየታየሉት ነው። ስንጨርስ ደውለን እናሳውቆታለን።
እኮ ሊመለስ ነው ወይስ ይቆያል? ፈልግ
ያው fail ካላደረገ ሊመለስ አይችልም።
ያ
ገና እየታየሉት ስለሆነ ይህንን መናገር አንችልም። ደንበኛችን እኮ object አለ object አላኩበትማ። fail ወደ ግብፅ እንትን ሊገዛ እንትን ካለ object አላኩበትም። ለዛ ነው ብሩ ብቻ ነው እንትን ያልኩትና ደንበኛ ነው ደግሞ እና ወደ ወደ ሚላከው
system ስለሆነ ደንበኛችን ካለፈ ያው መመለስ አይችልም። fail ካደረገ ግን ይመለስሉታል። ገና እየታየሉት ነው።
ካለፈ
ስንጨርስ እናሳውቆታለን። ሌላ መረዳት ነገር